አዎ ገና ድንች ጥጃለሁ
ወይ
ይቅርታ check እያረኩልዎት ነበረ እሺ ይሄ ጠቆር የሚለው ስኳር ነው ያለው ነጩ የለም የለም እሺ አዎ።
መኮረኒዋ ፍች ትንንሿ ነች ወይስ normal ኡ ነው ያለው picture ላይ ምንድን ነው የሚያሳዩት አነስ ስለምትል የህፃናቶቹ እንደማ- እንደማይሆን እርግጠኛ ነኝ እም፣ አይ በጣም ትንሽ እኩል አይደለም የሚያጠራጥር normal በቃ የምናውቀው ነው አዎ በቃ እሺ አመሰግናለሁ እሺ መልካም እሺ እሺ ጊዜ